Aerocanasta. ሄሎ ጤና ይስጥልን።
ጤና ይስጥልን።
ዶንኪ ቲዩብ ነው።
አዎ ወጌሻን ለመመዝገብ ነበረ
ኦኬ ስሞትን ማን ልበል?
የሩሰን
ማን?
የሩሰን
የሮሰን አዎ
ስፔሊንግ ትነግሪኛለሽ?
ደብ- Y እ ኢ አር ኦ አር ኦ ኤስ አዎ
okay እሺ። የአባትሽ ስም?
ምንድን ነው? እሺ ካሳ
ስልክ ቁጥሮች ትንገሪኝ። ዜሮ ዘጠኝ ሀያ ዘጠኝ እሺ
ሰላሳ
ኦኬ
ዜሮ ሰባት ሰላ- ሰላሳ ዘጠኝ እሺ።
ሰላሳ ዘጠኝ
okay አድራሻዋ የት አካባቢ ነው?
ፊል ዲምቱ
ማስታወቂያውን በምንድን ነበር ያዩት?
በዩቲዩብ
okay እሺ በአካል ነው መማር የምፈልጊው?
አዎ
okay እሺ እ ኦንላይን አለ እንዴ?
ኦንላይን አለን አዎ።
እሺ እንዴት ነው እሱን አላ- አላውቀውም እሱን ኦ- የእንትን በአካል ያለውን ነው ያየሁት ጠይቀሽ ነበረ እሱን?
በአይ እሱን አላወቅኩም እንደውም በኦንላይን እንደሚሰጥ okay online class እንሰጣለን። ያው በኢሜይል ነው የምንልከው ቪዲዮቹን ማለት ነው። ለሀያ አራት ሰዓት እናንተ ጋር ይቆያሉ እ በሳምንት ሶስት ቀን ማለት ነው። ያው ከ- በሳምንት አንደኛው ላይ ደግሞ ኮሜዲያን እሸቱ በአ- በ Google meeting ጥያቄዎቻችሁን ምናምን ታቀርባላችሁ ማለት ነው። የ online ኡ class እንደዛ ነው። በአካል ዛሬ ነው የሚጀምረው የአካል class ኣችን።
አሀ ሶስት ወር ነው የሚቆየው በሳምንት ሶስት ቀን ሰኞ፣ ሮብ፣ አርብ ማለት ነው ከአስራ አንድ ሰዓት ተኩል እስከ ምሽት አንድ ሰዓት ተኩል ድረስ አድራሻችን ሀያት ሀያት አደባባይ ተስፎ ሞል ወይም ደግሞ ተስፎ ሲኔማ ጋር ነው።
እሺ
ሰው እንደዛ ነው። የአስቶስኝ ነጋዴን account እንልክሻለን።
እሺ እሺ ስንት ነበረ?
እ፣ account እ፣ ብሩ ያው በ credit hour ነው የምናስከፍለው። አንድ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ ሶስት ወር credit hour ኡ ሶስት መቶ I mean አስራ አምስት ሺህ ብር ነው። ሀያ credit hour ነው የምትወስዱት።
እሺ ነገር ግን እስካሁን እስከ ስድስት ሰዓት ድረስ ለሚያስገባለን ሰላሳ አራት percent discount አለን።
እሺ account ምን አልሽ?
account account account
እሺ
እሺማ
እንልክልሻለን።
እሺ